ጤና ይስጥልን ጤና ይስጥ- አብሮ ይስጥልን አባት page ኣችሁ ላይ ነበረ የሆነ D4D እያየው የቆየ D4D ነው የአሁን? የአሁን ነው የቆየ ነው?
D4D ሁለት ሺህ ስንት ነው ያዩት አባት ሁለት ሺህ ስድስት ይሁን ሁለት ሺህ ስምንት መሰለኝ የምትሉት
D4D ደ- ደ- ቲፕ ካፑ ነው double ጋቢና ባህል አረ ዶልፊኑ ዶልፊኑ
okay እሺ እሺ አለን
ሞዴሉ ስንት ሶስት ነው?
ነጥብ ሁለት ሁለት ሺህ ስምንት
ሶስት ነጥብ ሁለት
አዎ ሶስት ነጥብ ሁለት ሁለት ሺህ ስምንት
ከዛ የሚቀንስ የለም ሌላ five L ምናምን
five L አለን ሁለት ሺህ ሁለት አለን አንድ ነጥብ አምስት አለን
ሁለት ሺህ ሁለት አዎ አዲስ አበባ ፋይል ነው። እኔ አሁን ምን መሰለሽ አሚጎስ ጋር ነው የምገዛው ከባንክ እየያዝኩ እሺ አሚጎሶች ጋር ነው አሚጎስ የምገዛው።
ማለት ብድርና መማ- አይደል ብድር አዎ፣ ተቋሙን ብድርና አይደል ቁጠባ አዎ፣ ተቋም አዎ፣ ከእሱ- አዎ።
ከእነሱ ነው የምገዛው እና እሺ እኮ five L ሁለት ሺህ ሁለት ነው።
አዎ ሁለት ሺህ ሁለቱ አለን
አዎ፣ እነሱ ደግሞ ምን ይላሉ መሰለሽ አዲስ አበባ ፋይል አዲስ አበባ ታርጋ ነው የሚሉት። እሱን እሺ።
እናንተ ማመቻቸት ትችላላችሁ። እሱ እኮ አዲስ ከሆነ አበባ ፋይል
አዲስ አበባ ፋይል አዲስ አበባ ታርጋ ነው የሚሉት።
ታርጋው አዲስ አበባ የሆነ
አዎ፣ አዲስ አበባ የሆነ አዎ እኮ።
ፋይሉም አዲስ አበባ የሆነ ነው።
እሺ ቆይ አንዴ
አረ-
ደቡብ ነው ሁለቱም አንዲቱ ፋይቴል አንደኛውን አይደለም አ- አንደኛው ይሄን ያለጥማል ፋይላችን አዲስ አበባ አድርገን ማስጠት እንችላለን እሺ ይችላሉ አባት okay። የት ነው እንትናችሁ አድራሻችሁ?
five L መስቀል- መስ- ሶስት ነጥብ መስቀል ስራ- ስምንቱን ማለት ነው ያለጠፈ አለን አይ አይ እኔ እስከ ሁለት ከምናምን ነው እስከ ሁለት ከአንድ እስከ ከዛ በታችም እኮ ወ- ወይም ደግሞ ፋ- እኮ ሁለት ሺህ ሁለቱን ማዞር ይችላሉ እኮ አ እኮ ሁለት ሺህ ሁለቱ ስንት ነው ነው ዋጋው አንድ ነጥብ ስንት አልሽኝ እ ሄሎ ሄሎ ሄሎ